Hello, can you speak in this way? Sir, this one.
ሄሎ
ሄሎ
ሄሎ፣ ገስት ቤት ሰላም ነው?
አለሁ። እግዚአብሔር ይመስገን።
እሺ አ፣ በረከት ነኝ ከቦርድ ኤጀንት እሺ እና እንትን በርሻል ከኔጌቲቭ ልወጣልኝ አልቻለም። ሶስት ቀን
ምን አልከኝ?
በርሻል ከኔጌቲቭ ልወጣልኝ አልቻለም። ሶስተኛ ቀን ነው ስላው ኔጌቲቭ ውስጥ ያልገባኝ
ድምፅ አይሰማም።
በርሻል ከኔጌቲቭ ውስጥ ሊያስወጣኝ አልቻለም። ሶስት ቀን ኔጌቲቭ ውስጥ እያስገባኝ ነው።
ኦኬ እ፣ በአካውንት ትጽፍልን አለ በቤት ቤት እ፣ በሰፕ- በሰፖርቱ ጽፍልን አለ
ም- ምኑን ላክ?
እንድናየው ይሄንን አሁን አሁን ያልከንን ጻፍና ላክልን እሺ እንድናሳውቃቸው ም- ምን ብዬ ልጻፍልሽ?
እኮ ይሄ ወይ እንዲቀነስልህ ወይ እንዲጨመርልህ የደቂቃው ማለት ነው። negative እነሱ የሚያስገባት እኮ እሱን ለእነሱ ጽፍ ያላቸው እነሱ ደግሞ ፋይናንስ ጠይቅ ምናምን ብሎ እነሱ ለፋይናንስ ጽፍላቸው ደግሞ ይህን ቁጥር ሰጥች።
እስቲ እሺ፣ በኋላ ሲገቡ ታናግራቸዋለህ ከነ ተስፊሽ እዛ ላይ ጻፍላቸው ያልኩ ለዛ ነው። እነ ተስፊሽ ሲገቡ
ፋይናንስ ላይ ጻፍላቸው ወይስ support ላይ?
ይሄ አሁን የ support ነው finance የ support ነው የሰጠህ አይደለ አዎ።
እኮ። ስለዚህ እነ ተስፊሽ ሲመጡ ያዩልሃል።
ማ ፋይናንስ ላይ ጻፍ
support ላይ ነው የምጽፈው አባ።
እኮ ሳይራ support ላይ እኮ ጽፍ ያላቸው እኮ ነው እንደዛ ያለ
እንደዛ ከሆነ ለፋይናንስ ጻፍላቸው እሺ።
ፋይናንስ ደግሞ ይህን ቁጥር ሰጠኝ እኮ ለዛ እኮ ነው ይሄ ማለት support ነው አባ። አንድ ስለሆነ ነው እኮ ነው እነ ተስፊሽ ያዩታል። እዛ ላይ ጻፍልንና ከዛ እ።
እነሱ ሲገቡ ያዩታል አልኩ። አይ ፋይናንስ አልከኝ።
እሺ እሺ እሺ ጻፍና እዛ ላይ እኔ- እኔ ሲመጣ አሳውቀዋለሁ። እሺ
እሺ እሺ
እሺ